ጤና ይስጥልኝ። ሁሉ ስፖርት ነው። ባኮ ምልርዳው አዎ፣ እንትን ስልክ ሰጠሽ ነበር እሺ።
እና ስልኩ አያነሳም።
አዎ ደግሞ ይሞክሩለት። እሱ ነው ስልክ ያለን ደንበኛችን።
ሌላ እንትን መፍትሄ የላችሁም በራሳችሁ ማለት?
መፍትሄ አሁን- እኔ አሳብ በብዙ ጊዜ ደጋግመን አስተላለፍንልዎ ነገር ግን መፍትሄ ስላላገኘን ወይም ደግሞ እ።
መፍትሄ እ, በሌላ አካል እንዲያገኙ ነው በቴክስት ያደረግ ማን ነው ስልኮትን ስልክ የነገርነዎት
አይደለ እና ቴሌግራምስ በቴሌግራም ሊፈታው ይችላል።
እኔም እኮ አስተላልፌ ይሎታል አሁንም ቢሆን እኮ አስተላልፌ ይሎታለኝ በዚህ በኩልም አስተላልፌ በዛም ደግሞ እንዲያናግሩ ነው አሁን የሰጠሁት
ስልኩ አያነሳም ብዬ ነው። እንግዲያውስ እ፣
ደ- አሁን ደጋግሞ ደግሞ በ- ይሞክሩ አንቺም አሁን ሪፖርት ታገኝ አሪፍ ነበር።
እሺ ማን ነበር ስሞት ይቅርታ
በረሃ ሀጎስ ስፋይ
እሺ በድጋሚ አስተላልፌ ይሎታለሁ ደንበኛችን እሺ እሺ